አምቡላንስ ፈልጌ ነው።
hello
ሰላም ጤና ይስጥልኝ። ተድላ አምቡላንስ ጋር እኮ ነው የምንደርሰው።
አዎ፣ በአምቡላንስ ፈልጌ ነው።
እሺ፣ ከየት ወዴት ነው የፈለጉት?
እ ከየት ወዴት ነው የፈለጉት?
በ- ከድሬዳዋ ከድሬዳዋ ወዴት? ወደ አዲስ አበባ?
አዎ፣
ከድሬዳዋ ወደ አዲስ አበባ?
አዎ።
የታካሚዎችን ሁኔታ ምንድን ነው?
እ
የታካሚው ሁኔታ ምንድን ነው? ምን ታመው ነው?
እ ደም ግፊት
gangrene፣
ደም- ደም- ደም ግፊት ነው ግፊት።
ደም ግፊት፣ እ ኦክሲጅን ይጠቀማሉ እንዴ?
አ
ስንት ሊትር ነው የሚጠቀሙት?
ብዙ ሰዓት በቃ ዳውልሻል በቃ አንድ ሰው እያወረብኝ ነው ነገር እሺ